ብሩክ ምን ፖስት አላረገም እስካሁን? ኧረ ደግሞ ዝም ብሎ ጎኔ ላይ ፖስት አላረገም ብሩክ።
ሄሎ ሰላም ነኝ።
ሄሎ ሄሎ ሰላም ነኝ። አቤት
ሰላም ስንት ስልክ አስራ ሶስት ስልሳ ስድስት አስራ ሶስት ስልሳ ስድስት ምን ነበረ?
ለፍቅር ነግሬያት አስተማ ስልክ አይነሳም ብዬ እሺ ፍቅርዬ አስራ ሶስት ስልሳ ስድስት እስኪ ሄድልኝ ከስተመር ስልክ አነሳም ብያት ነበር ገሌ ነው ምን ምግብ ቤት መልሰው እሺ አባ ይመለስ ምግቡ አዎ ይመለስ ከዛ ስትመልሰው ደውልልን ካንስል ይሆናል እሺ እሺ አባ